Hello ጤና ይስጥልኝ ቻናሉ ሰሚ እሺ ማ አሁን ደውዬልሽ ነበር check አረግሽልኝ?
አምሳ አራት ነው ያልሽኝ?
አይደለም combo noodle የለም አይደለም ልጁ መጥቶ እንትን ያለኝ no no combo noodle አይደለም ያልኩሽ። order ነበር ሰማንያ ዘጠኝ አስራ አምስት አርባ ስምንት combo rice አንድ ነው ያልኩሽ።
እንደሱ አይነት order አልተደወለልኝም። ምንድን ነው አ- ጋር አያይዘው?
አልተቀበልሽም?
እሺ፣ አንቺ አንዴ ነሽ order የምትቀበዪ፣ እኔ ነኝ አዎ፣ እኔ ነኝ የምቀበለው።
ስለዚህ አልተደወለልሽም።
አልተደወለልኝም።
እሺ አመሰግናለሁ። በቃ እሱን check ለማድረግ ነው።
እሺ እሺ እሺ እሺ